hello hello ጤና ይስጥልን ደንበኛችን ከቪዛ ኢትዮጵያ ነው የምንደውልሎት።
እሺ
እ ለንደን ሬስቶራንት ነው የቤቱ ስም?
አዎ
እሺ ሰሞኑን ከቪዛ ኢትዮጵያ በ text መለያ ቁጥር ደርሶታል?
ና
እሺ ይሄን ለማረጋገጥ ነበረ። እናመሰግናለን።
ግን ይቅርታ
እሺ
እ ስራው እ በተወሰነ እንትን ስራው ተቋርጧልና
እሺ ሬስቶራንቱ አገልግሎት ተዘግቷል?
እየሰጠ አይደለም። አዎ እሺ እሺ እናመሰግናለን ለሰጡን information።
እሺ